Hello ሰላም ጤና ይስጥልኝ።
አብሮ ይስጥልን ሰላም እሺ ሰላም ነው?
አለን። withdraw ጠይቄ ነበረና approve እንድታደርግ
እሺ እሺ። BestBet ስልክ ቁጥር የደወልክበት ነው?
አ ስንት ብር ነው?
አምሳ ሺህ ብር አስር አስር እያደረኩ ነው እንትን ያደረኩት።
እሺ ጠብቀኝ።
እ ሌላ ደግሞ upgrade እንዲደረግልኝ ጠይቄ ነበር። አሁን invalid account እያለኝ ነው። invalid amount ነው ምናምን ነው እ ማውጣት አልቻልክም?
አዎ አምሳ ሺህ ብር እንዳወጣሁ invalid amount ነው ምናምን ይለኛል።
እሺ upgrade አስደርጉልኝ ብለህ ነበር?
ነግሬ ነበር። ሶስተኛ ነው የምደውለው አሁን okay እሺ ጠብቀኝ። ቴሌብር ቁጥር የደወልክበት ነው አይደለ?
አዎ ይሄ ነው።
ይቅርታ እሺ confirm እያደረኩልህ ነው።
አ እና ከመስመር ልውጣ አይ ጠብቀኝ ቆይ።
እኮ እየገባልኝ ነው ብዬ አዎ አዎ እየገባልህ። እሺ መውጣትም ትችላለህ። በቃ አሳውቅልሃለሁ። አለቃዬ ነው update የሚያ- upgrade የሚያስደርግልህ።
okay እሺ ሞክረኸዋል ግን ዜሮ ዜሮ ብሎሃል።
አዎ እ?
ዜሮ ዜሮ ብሏል አዎ ምን maximum amount ዜሮ ዜሮ ብሏል ዜሮ ዜሮ ብሏላ። እሺ አ በቃ አ እናሳውቅልሃለን። እሺ እሺ እሺ እሺ መልካም ቀን።